ሄሎ አቤት ሰላም ጤና ይስጥልኝ እግዚአብሔር ይመስገን
ሄሎ አይሰማም ይሰማል ዶንኪ ቲዩብ ነው የሚደርዳዎት ኦኬ አዎ አይ እንትን ነው በቴሌግራም ሰው አዳ አድርጌ ነበርና ሄሎ አቤት እየሰማሁት ነው አይ የቴሌግራም አስተያየት ልሰጥ ፈልጌ ነበር
ቴሌግራም ላይ እኛ አድ አድርጉ እንሸልማለን አላልንም በእኛ ስም የተከፈተ ፌክ አካውንት ነው
አ
ቴሌግራም ላይ የእኛ account አይደለም የእኛ channel okay።
አይደለም
okay ና- የእናንተ አይደለም አዎ የእኛ አይደለም
እሺ thank እሺ እናመሰግናለን እሺ እሺ